አስራ አምስት ሰው ደወልኩኝ እኔ
hello
ሰላም ጤና ይስጥልኝ ከቢጂአይ ኢትዮጵያ ነበር ምደውልልዎት
ከየት
ከቢጂአይ ኢትዮጵያ ነበር ምደውልልዎት ከቅዱስ ጊዮርጊስ ቢራ እናት ባርና ሬስቶራንት ኖት
አዎ ነበር አዎ
እሺ እ የቢጂአይ መለያ ቁጥር text ልከን ነበር ሰሞኑን ደርሷል
አይ አልደረሰም በዚህ ስል- እ ልነግሮት ልንገሮት የያዙ ቁጥሩን የቢጂአይ መለያ ቁጥር ነው
OK ምን ይጠቅማል
የ- ከቢጂአይ አገልግሎት ሲፈልጉ ሰማንያ ስድስት ሰባ ሰባት ላይ ደውለው ይህንን እ የቢጂአይ መለያ ቁጥር ይዘው ይደውላሉ አገልግሎት ሲፈልጉ ማለት ነው
OK ስንት ነው አርባ ዘጠኝ ሀያ ሁለት
አርባ ዘጠኝ ሀያ ሁለት አስራ ሰባት ሀምሳ አራት
አስራ ሰባት
ሀምሳ አራት
ሀምሳ አራት ብያይ ይሄን ለማሳወቅ ነው መልካም ኦኬ።
ቀን
እሺ ቴንኪው